ስንት እሱ ላይ የት ነው የሚያሳየው? ማለት
hello፣ ሰላም ጤና ይስጥልኝ።
ሰላም።
ከ ChipChip ነበር የምንደውሉት።
እሺ።
የህይወትን order ተረክበዋል?
አዎ።
okay።
ብርቱካን እና ዝኩኒ ተረክበን።
ዝኩኒ ብርቱካን ተረክበዋል?
አዎ።
እሺ፣ እሺ። አመሰግናለን።